ሄሎ ሰላም ጤና ይስጥልኝ። ቤስ በይስ ከዳር ነኝ። እባክዎን ልርዳዎ?
አዎ ያስፈልጋል። ውትድሮ ምናምን ተለብር ነገሮች አልገባ ውትድሮ ምናምን ገንዘብ አምስት መቶ አልገባም የኔ ተለብር።
እሺ ጠብቁኝ መስመር ላይ እሺ።
ቃል ኪዳን ከቤት ቤት ምደርደው
አዎ የኔ አካውንት ና ውትድሮ ምናምን ተለብር አልገባም ድሮ ነው ዲፖዚት ነው?
ውትድሮ
እሺ ስልክ ቁጥሩን ንገሩኝ። የቤስት ቤት
አስራ ስድስት አስራ ስድስት ሰላሳ ዘጠኝ አርባ ዘጠኝ ዜሮ ዘጠኝ አስራ ዘጠኝ
ሰላሳ ዘጠኝ አስራ ስድስት ነው።
እሺ ስንት ብር ነው?
አምስት መቶ
ዜሮ ዘጠኝ እሺ አስራ ስድስት
ሰላሳ ዘጠኝ አርባ ዘጠኝ ሀምሳ ዘጠኝ
አርባ ዘጠኝ
ሀምሳ ዘጠኝ
እሺ የዛሬ ነው?
አዎ ያሁን ነው።
እሺ እንዲህ መስመር ላይ ጠብቁኝ።
ተአኩል
የዛሬ ነው ያሉኝ አይደለ?
አዎ
እኮ የዛሬ እኮ ሰላሳ ስምንት ሺ ስምንት መቶ እና ስድስት ሺህ ብር ነው ያለው።
አዎ
እኮ እሱ ገብቶሉታል እኮ ታዲያ
ሌላ ሌላ የለም ሌላ አምስት መቶ ብር ዲፖዚት ነው አዎ።
ወይስ ድሮ ነው ያሉኝ?
ውትድሮው ነው።
እኮ የለም በዚህ ስልክ ቁጥር ሌላ ቤስት ቤት የሚጠቀሙበት ስልክ ቁጥር አለ?
ይሄ ነው ይሄ አይደለም ምች ሌላ ነው። አየሽ እሺ እሺ መልካም ቀን